ሜሮን ዋይ
ሄኖክ የሚባለው ሰው ትዝ ይልሻል? የዛን ቀን ሳተርዴ
ሄኖክ
እ አዎ ባለ አራት ልጆች መሰለኝ ሄኖክ
አዎ፣ አንድ ባለ አንድ ልጅ አንድ ልጅ ባለ አንድ ልጅ እሺ አዎ።
ምን ሆነ ሶስት ሺህ አንድ መቶ የስንት ብር ነው አምስት ብቻ የከፈለው የከፈለው?
ስንት ብር ነው እሱ ነው?
የከፈለው ስንት ብር ነው እኮ እሱን የከፈለው እኮ ነው። አትይኝ እስቲ እሱ እየጥስን ነው እየጠየኩሽ ያለ
እንዴ screenshot ኡን አንብቤው ሄኖክ የሚባል ሰውዬ የከፈለው ራሱን የላከው እኮ ላይሆን ይችላል። ራሱን የከፈለው አዎ check አድርግ screenshot ኡን እሺ